ከተማ ነው ከተማ ነው።
hello ሰላም ጤና ይስጥልኝ። ቴሌቪ ምን ልርዳዎት?
ጥያቄ መጠየቅ ምናምን የመለሱት
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ምን ማለት እድሉን ይሞክር ኮከብ ዘጠኝ ሰማንያ አምስት ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ ይምረጡ።
ሰባት ቁጥር
አዎ ሰባት ቁጥር ላይ ቋንቋ ነው።
ትጠጭኛለሽ? ሰባት ነው
ምን አሉ?
ሰባት ትጠጭኛለሽ?
አዎ እኮ ኖ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው መጀመሪያ ይደውሉ።
ኮከብ ዘጠኝ ሰማንያ አምስት ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ። ሲመጣሉት አንድ ቁጥር ላይ ይመዝገቡ፣ ለመመዝገብ የሚል አለ። ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ መምረጥ ነው።
እሺ
እሺ፣ መልካም እድል። ግልጽ ያልሆነ ነገር ካለ ይደውሉልን።
እሺ